hello አሎ አሎ አሎ ተደውሎ ነበር። አቤት።
akkam jirtu
እሺ አ- እኔ ኦሮምኛ ማውራት ስለማልችል ቆይ ላገናኝክ። ሰው
ችግር የለም እችላለሁ። እኔ ትችላለክ? እሺ አዎ፣ ባጃጅ ባጃጅ ፈልጌ ነበር።
እሺ። የት አካባቢ ነክ?
እኛም ወደ ሀረርጌ ነን። ለሀረርጌ መስመር ይሆናል ባጃጆቹ።
አዎ፣ አዳማ አለን agent።
አዳማ አላችሁ?
አዎ ስልካቸውን ትልክልኛለሽ?
እልክልሃለሁ።
እሺ።
አለክ እ፣ የትኛውን የፈለግከው? ሶስት ሰው ይሄ የምትችለው ወይስ ስድስት ሰው?
የኤሌክትሪኩ ስድስት ሰው ማለት ነው።
እሺ እሺ እልክልሃለሁ። እ፣ ግን አሁን already እንትን ገብቷል። እስከሚገጣጠም ድረስ ሶስት ሳምንት ወይም አንድ ወር ይፈጃል።
አሀ፣ እስከዛ ይቆየን ማለት ነው።
አዎ ግን አናግራቸው ዋጋ ምናምን ተነጋግራችሁ እሺ እሺ።
እ፣ ስለዚህ መረጃ አለክ? ሌላ ጥያቄ የምጠይቀኝ ነገር የለም?
የለኝም የለኝም።
አይተዋል እንዳለ ቲክቶክ ላይ።
አዎ፣ ቲክቶክ ላይ አይቼዋለሁ።
እሺ እሺ እ፣ thank you።
ስ- እ፣ በዚህ okay፣ ስልክ ቁጥር ልስጥክና hi ትለኛለክ በእንትን እሺ
ዜሮ ዘጠኝ አስር ይመቻል ለመጻፍ ለውጠኛ አስር
ሰላሳ አንድ እ፣
ሄላ ሰላሳ አንድ አርባ አርባ ሰማንያ ሶስት እሺ ታንኪ።
ስለዚህ የአዳማን ነው ይቀርባላ። አዳማ አዎ፣ አዎ።
እሺ ሀይ በለኝ ቴሌግራም ላይ እሺ